ሄሎ ጤና ይስጥልኝ። እባክዎት ምን ልርዳዎት? አቤት
እኔ አልችልም። አማርኛ አብቤ አልችልም።
ሀዬ እሺ ማለት ሲኒ ገርጋሩ
እ ማለት ሲኒ ገርጋሩ ሀዬ
አማማን ገርጋር ከሆነ ነገር ከይጅራይ ነን ደጋ ደጋ እንጅራ ማለት ሲኒ ገርጋሩ
ወማ ታየነ መሪም ገርጋር እ
አማንም ገርጋር ዋን ዋን ገርጋር